መጀመሪያ ሪም ክፋይ መደብ አህር ዋህር ዋህድ አሃዱ አንድ አንዱ ክልኤ ክልኤቱ ሁለት ሁለቱ ሰላስ ሰለስቱ ሶስት ሶስቱ አርባዕ አርባዕቱ አራት አራቱ ሐምስ ሐምስቱ አምስት አምስቱ ሳድስ ስድስቱ ስድስት ስድስቱ ሳብዕ ሰባቱ ሰባት ሰባቱ ሳምን ሰመንቱ ስምንት ስምንቱ ታስዕ ተስዓቱ ዘጠኝ ዘጠኙ አስር አሰርቱ አስር አስሩ ሳድሱንና ካዕቡን ግዕዝ ሲወርሳቸው አህረ ዋህረ ዋህደ አሃደ አንድን አንዱን ክልኤተ ክልኤተ ሁለትን ሁለቱን ሰላሰ ሰለስተ ሶስትን ሶስቱን አርባአ አርባዕተ አራትን አራቱን ሐምሰ ሐምስተ አምስትን አምስቱን ሳድሰ ስድስተ ስድስትን ስድስቱን ሳብአ ሰብአተ ሰባትን ሰባቱን ሳምነ ሰመንተ ስምንትን ስምንቱን ታስአ ተስዓተ ዘጠኝን ዘጠኙን አስረ አሰርተ አስርን አስሩን አሐዝ በደየመ ቃል ይነገራል። ማሰሪያው አንቀጹ ውእቱ ነው። እርሱ በእርሱ ቅጽል ይሆናል። በብትን ሰዋስብ የሚገባ አገባብ ይስማማዋል። ስለ በበ ሲስማሙት በበ ሲስማሙት በደጊመ ቃል ይፈታል። በሶስት ሠራዊት ይዘረዘራል። ሶስቱስ ማን ማን ናቸው ቢሉ ሩቆችና ቅርቦች ንህነ የሚሉ ናቸው። አንደኛ የሩቆች ወንዶች አሃዶሙ አሃዲሆሙ አንዳቻቸው አንዳቻቸው አንዳቻቸውን ክልኤሆሙ ክልኤቶሙ ክልኤቴሆሙ ሁለታቸው ሁለታቸውን ሰለስቲሆሙ ሶስታቸው ሶስታቸውን አርባዕቲሆሙ አራታቸው አራታቸውን አምስቲሆሙ አምስታቸው አምስታቸውን ስድስቲሆሙ ስድስታቸው ስድስታቸውን ሰብአቲሆሙ ሰባታቸው ሰባታቸውን ስምንቲሆሙ ስምንታቸው ስምንታቸውን ተስዓቲሆሙ ዘጠኛቸው ዘጠኛቸውን አሰርቲሆሙ አስራቸው አስራቸውን ሁለተኛ የቅርቦች ወንዶች አሃድክሙ አሃዲክሙ አንዳቻችሁ አንዳቻችሁ አንዳቻችሁን ክልኤክሙ ሁለታችሁ ሁለታችሁን ሰለስቲክሙ ሶስታችሁ ሶስታችሁን አርባዕቲክሙ አራታችሁ አራታችሁን አምስቲክሙ አምስታችሁ አምስታችሁን ስድስቲክሙ ስድስታችሁ ስድስታችሁን ሰብአቲክሙ ሰባታችሁ ሰባታችሁን ስምንቲክሙ ስምንታችሁ ስምንታችሁን ተስዓቲክሙ ዘጠኛችሁ ዘጠኛችሁን አሰርቲክሙ አስራችሁ አስራችሁን። ሶስተኛ ንህነ የሚሉ አሃድነ አሃዲነ አንዳችን አንዳቻችንን ክልኤነ ሁለታችን ሁለታችንን ሰለስቲነ ሶስታችን ሶስታችንን አርባዕቲነ አራታችን አራታችንን አምስቲነ አምስታችን አምስታችንን ስድስቲነ ስድስታችን ስድስታችንን ሰባቲነ ሰባታችን ሰባታችንን ስምንቲነ ስምንታችን ስምንታችንን ተስዓቲነ ዘጠኛችን ዘጠኛችንን አሰርቲነ አስራችን አስራችንን በከፊል በክት በደቂቅ አጸፋ ይቀጸላሉ። በደቂቅ ሲቀጸሉ ይነብሩ ኩሉ ህዝብ መልዕልተ ደብር ወእምዝህ አለው ህየ ወረደ አሃዱ ነው። ወእምዝህ አለው ይቅርታ፣ ወእምዝህ አለው ህየ ወረደ አሃደ ነው። በክት ሲነገር መጹ አሰርቱ ሰብ ይላል። አሐዝ በታሪክ በልማድ ይነገራል። መጀመሪያ ሪም ክፋይ መደብ ተፈጸመ።